አድራሽ ቢገባው ድራር በሲተኙ እረ ባቲ ባቲ ባቲ ከተማው የሚበላ ብቅር የሚታሌለው እረ አገሬ ልጅ እረ ዘመደዋ አሙን ተረከሽን አንቺ ሳትሰሚ አሙን ተረከሽን አንቺ ሳትሰሚ ይመስላል እያሉት ርንጎና ሎሚ ይመስላል እያሉ ትርንጎና ሎሚ ረባቲ ባቲ አይኗ የሚመስለው የብረት አሎሎ ትውልዷ ባቲ ነው ያደገች ወሎ ረባቲ ባቲ እረ አገሬ ልጅ ዘመዴ እንደምን እረ ዘመዴ እንደው ዘመዴ እንደዚህ ወለዮች አበላል ያውቃሉ በገብስ እንጀራ ላይ ሳማ አድርጉ ይላሉ። እረ አገሬ ልጅ ዘመዴ እንደምን በድሮ ውለታሽ በጥንትሽ እንዳለሽ በድሮ ውለታሽ በጥንትሽ እንዳለሽ በተስኪ አሳቢልኝ ለእኔም ላንቺም ብለሽ ኧረ ዘመዴ ኧረ አገሬ ልጅ ዘመዴ